Hello ጤና ይስጥልኝ። ቃል ኪዳንን ከቤስት ቤት ምን ልርዳው?
ካሻ ውስጥ አድርጌ ነበር እና እሺ።
አልገባልኝ እስካሁን።
በዚህ ስልክ ቁጥር ነው ቤስት ቤት የሚጠቀሙት?
አዎ
እሺ ስንት ብር ነው ያደረጉት?
ዘጠኝ ሰላሳ አምስት ሰባት ሰባት ሁለት
እሺ የዛሬ ነው?
አዎ እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ወደ አስር ሺ ሰላሳ ሰባት ሰባ አምስት ሀምሳ አንድ ዜሮ ሁለት አዎ እንግዲህ ባንክ- ኤፍሬም የሚል ማለት ነው።
አዎ፣ ኤፍሬም አዎ።
እሺ ይቅርታ አስር ሺ ሰላሳ ሰባት ሰባ አምስት ሀምሳ አንድ ዜሮ ሁለት አስር ሺህ ሶስት ሰባ ሰባት ሀምሳ እሺ።
አምስት አንድ ዜሮ ሁለት
እሺ ሁለቱም confirm ተደርጎሎታል። process ላይ ነው ይገባል።
እሺ አመሰግናለሁ እሺ መልካም ቀን።
እም።